አራት ሺህ ነው የገባለት። አራት አራት ሺህ ነው የገባለት ሁለት ሄሎ ሄሎ አቤት፣ ምን ገባሁት? አባት ሰላም ነሽ? እንዴት እግዚአብሔር ይመስገን።
የባንክ መኪና ነሽ?
ሁሉም መኪኖቻችን ከባንክ ጋር ይያያዛሉ።
ማለት ለእጅ የምሰጠው እኔ ትንሽ ስለሆነብኝ ነው። ለዛ ነው ስንት ሆኖ ነው?
ከስድስት
ኮ- ምን መኪና ፈልገው ነው?
ኮምፓክት
የአሪፍ ኩምባ እኮ አንድ ሚሊዮን ድረስ ነው። ሌላውን በባንክ እንድናያይዝልን
አዎ እኔ ስድስት ሰጥቼ ያለውን ደግሞ ያው ስድ- ስድስት ከሆነ ዲፋን አምስት ሀያ ወይም ዞታይን መውሰድ ይችላሉ።
ሀያ አምስት ሀያማ እሱን እሱን አግኝቻለሁ ብዙ ግን ስላልኩ አዎ እና እንደዛ ከሆነ compact ከሆነ አንድ ሚሊዮን ድረስ ለእጅ አዎ ኦኬ አይ በቃ እንደዛ አይነት የለም።
እሺ።
ስድስት ነው ያለኝ